Hello?
Hello, Tanistali.
አዎ በስተልኝ
ያሺ አዎ
እንደውለውልን ነበረ።
እሺ
ቲማቲም አልደረሰኝም፣ ማነው ደቃቅ ሽንኩርት አልደረሰኝም ብሎ ነበር።
አዎ
ዌራ ውስጥ አድርጌ ነበር ደውዬ ፕሮዳክቱ ያልወጣል። ሄሎ ይሰማኛል።
እኮ ነገ ልክሎት መረከብ ይችላሉ?
ነገ አልችልም።
okay እሺ፣ መቼ ይሆንልዎት?
ዛሬ ነው የምችለው።
ዛሬ
ዛሬ እስከ አስራ አንድ ሰዓት መኪና ምንም እችላለሁ። ከዛ የለም ወይ ውጪ ራሱ?
አልችልም።
okay፣ መኪና ጠዋት ነው የሚወጣው። አሁን መኪና የለም ዌራ ውስጥ ላይ መብራት ነው አልችልም። ከዚህ በኋላ ብሩን ተመላሽ አድርግሽ።
refund አዎ ብሩን refund አድርጉት እንጂ okay፣ እሺ፣ ከዚህ ውጪ በጣም ይቅርታ፣ አልችልም።
መልካም ቀን። okay እሺ።